ሄሎ ጤና ይስጥልኝ።
ሰላም ሰላም ደውለው ነበረ የዋሽንግተን የህክምና ማዕከል።
እ?
አሁን ደውለው ነበረ በዚህ ስልክ አ አዎ ዋሽንግተን ይህ- የህክምና ማዕከል። ምን ልርዳዎት?
ሲኮም ነው
ምን አሉኝ?
እ፣ ሲኮም እ፣ እ፣ ሲጂ ለማሰራት ነበር ምንድን ነው ሲኮን?
እ? ሲኮን ያለች
ዋሽንግተን የህክምና ማዕከል ነው አውቃሃል?
አውቃለሁ እኮ ምንድን ነው ላብራቶሪ ነው ምንድን ነው ላብራቶሪ ያው ሲኮና እ?
ሲጂ ኢሲጂ ኢኮ እና ኢሲጂ አለን። አዎ
የት ነበረ ረሽ ቦሌ ሩዋንዳ ሩዋንዳ ኤምባሲ ፊት ለፊት እንትን አላችሁ እንዴ አምቡላንስ
አለን። አዎ ለአሁን ነው የፈለግከው?
አሁን የፈለጉት እንግዲህ ልደውልልሻለሁ እሷን ላናግራትና ከምኒልክ ማለት ነው እሺ።
እሺ ነፃ ነው አምቡላንስ ወይስ
አይ ክፍያ አለው ክፍያ ስንት ነው እኮ ትነጋገራላችሁ። መጀመሪያ አምቡላንስ እንደፈለጉ እርግጠኛውን እና ይደውልለዋል።
እሺ፣ እሺ